Nine oh four from the top. Hello?
Hello. Hello.
Reportera Valerdao?
عندنا ولس وورث عندنا የተጠቀምኩ ነበር እና ድጋሚ ለምንድን ነው ፎርጌቱን ፓስወርድ ፎርጌት ሆኖብኝ ድጋሚ ልክፈቱ ሲል እምቢ አለኝ።
ድጋሚ አይከፈትም። ፎርጌት ፓስወርድ በለውና እ እ፣ password ነው የምትቀይረው እንጂ ድጋሚ ማስመዝገብ አይቻልም።
አልኩሽ እኮ ድጋሚ password ሲቀይረውም text አልደርሳኛል። በፊት እንደዚህ password ሳ- በራስህ ታስገባ text ደርሶኝ ነው በዛ የከፈትኩት
OTP ነው
እ?
OTP።
አዎ
እሺ፣ Truecaller አለዎት?
የለውም።
Truecaller የለውትም።
አዎ የኔትወርክ ችግር ነው። እንደዛ ከሆነ ያው እኛ ከዚህ የምንልከው ስላልሆነ እ ኔትወርክ ሲመጣ ይመጣለታል። ይጠበቁ፣ ደጋግሞ ይሞክሩት።
ነው አይ አዎ፣
አይ እሺ